ላምበርካጋ ስልኬማ ጤና ይስጥልን ቤት
ሄሎ ጤና ይስጥልን።
አብሮ ይስጥልን።
ይት ማታ ው- ውስድሮ ያልኩት ብር ከ- ከ- ከበስት ፊት ላይ ወደ ወደ ወደ ቴሌ ብር አልገባልኝም።
እሺ ቤስት ቤት ቁጥርን ትነግረኛለህ አንዴ?
ምን ቤስት ቤት ቁጥርን ንገረኝ። ዜሮ ዘጠኝ ነምበር
ዜሮ ዘጠኝ አስራ አምስት እሺ ዜሮ ዘጠኝ አስራ አምስት ሀምሳ ስድስት ሀምሳ ስድስት
አስር ሀያ ሶስት አስር ሀያ ሶስት እሺ አ- እሺ።
ስንት ብር ነበር withdraw ያደረከው?
ሁለት ጊዜ ያደረኩት አንዱ ሺ አምስት መቶ አንዱ አንዱ ደግሞ ሺ ሺ ስድስት
እሺ
እሺ አ አቤት
ቼክ እያደረኩልህ ነው። አንዴ ጠብቅ።
እሺ እየጠበኩሽ ነው
እሺ
እሺ አስራ አምስት ሀምሳ ስድስት አስር ሀያ ሶስት አይደለ?
አቤት እሺ በቻፓ ነው withdraw ያደረከው?
አዎ በቻፓ ነው። ትንሽ ይቆይብሃል። ትንሽ ቆይተህ check አድርገው። እሺ confirm እሺ።
አድርጌልሃለሁ።
እሺ thank you እሺ እሺ መልካም ቀን። እሺ እሺ እሺ እሺ